ሄሎ ጤና ይስጥልን ችግር
እሺ ተነስጥልን አብሮ ይስጥልን።
እንትን ነበረ አዘን ነበር ማታ እና አልመጣም።
እ ማታ ነው ኮምፕሊት የሆነው።
አዎ
ኦኬ ኮድ አልደረሱትም አይደለ?
አዎ
አዎ ሲስተም ማታ ነው ላይ ሆኖ አዎ ማታ ላይ ኮምፕሊት ስለሆነ ያው አዎ።
ለነገ ነው ይሄ የሚመጣው። ዛሬ ኮድ ይደርሶታል።
ገና
አዎ ብዙ ጊዜ ማታ ላይ complete ከሆነ ለተነገ ወዲያ ነው የሚወስድባችሁ። ቀን ላይ ብትጨርሱት ይሻላል።
እሺ ስለዚህ አሁን እነዚህ ነገ ነው የሚላክሎት።
እሺ እሺ መልካም ቀን።